ሄሎ
እ- ጤና ይስጥልኝ ቤስትሪት
አብሮ ይስጥልን እ፣ ውድራዊ ብለን ብር አልወጣ አለች ከ- ከጌም ወጣች ራኮንቱ አለች
ቤስት ቤት ቁጥረን ንገረኝ ዜሮ ዘጠኝ
ዜሮ ዘጠኝ
ዜሮ ሶስት ዜሮ ሶስት
ሀያ ሶስት ሀያ ሶስት
አስራ አንድ አስራ አንድ ሰላሳ ዘጠኝ ሰላሳ ዘጠኝ እሺ መቼኝ ነው ሄሎ እ፣ ሰላሳ ዘ- ዘጠነኛ ወር
እሺ ስንት ብር ነው
አራት መቶ ሀምሳ ብር
አራት መቶ ሀምሳ ብር ነው ወይስ ሶስት መቶ ብር እና መቶ ሀምሳ ብር ነው ያወጣው
አ- አራት መቶ ሀምሳ ብር ነው
ሶስት መቶ ብር እና መቶ ሀምሳ አድርገህ ነው ያወጣው ወይስ ድፍና አራት መቶ ሀምሳ ብር ነው
አዎ እሱ በ- በእንትን ነው በፎጀር ነው ያወጣሁት ግን አራት መቶ ሀምሳ ብሩ በጎቻ ነው
አራት መቶ ሀምሳ ብሩ ውድድራዊ ብዬ ነው ወደ ቁጥር ማለት ነው ወደ አካውንት ቴሌብር ለማስገባት እ፣ ውድድራዊ ብዬ እዛው ቆም በንደንግ ገባኝ።
እሺ አስ- እ፣ አካውንት ሂስትሪ ይህን ስክሪንሾት አድርገህ ቴሌግራም ላይ ላክልኝ እሺ።
እሺ